system ኡ ላይ እንዲያስገቡ አድርገን እንሰጣለን። ወይ ለዛ እሱን ለመጠየቅ ነው።
Hello Hello ሰላም ነው እግዚአብሔር ይመስገን። መለርጋ አለን። ሰላሙ እባላለሁ የእናንተ agent ነኝ እና ጂአር ጌሞ አለ ጂአሩ አዎ አዎ create አስደርጌ ነበር። አንድ ቀን የሆነ አንድ shop create አስደርጌ ነበር እና user ኡ ነው ማለት ነው እና system ኡ ላይ back office user ላይ እንድታስገቡኝ ነበር። ሌላም create ማስደርገው ስላለ
ባክ ኦፊስ ላይ እንዲገባልህ ነው።
አዎ አልገባልኝም። አዎ ሰላሙ ገብቶልኝ።
ቦዲቲ ነው። ሰላሙ ሰላሙ ቦዲቲ አዎ እሺ
እሱም ይግባና ደግሞ ሌላም አንድ ሁለት ክሬት እንዲደረግልኝ ነበረ። ጀር ሾፕ ነው?
ጀር ሾፕ አዎ ሾፕ አዎ የቀረኛል 11 ሾፕ የቀራል ያልተሰጠኝ ማለት ይቀራል ይቀራል።
አዎ እና እሺ እሱ ባክ ኦፊስ ጀር ላይ እንዲገባልኝ ይፈልጋል።
አንዴ መስመር ላይ ተቀበልሽ ምላሽ ሰጣ አንዴ መስመር ላይ እሺ እሺ እሺ ሊደረብ ዳንዳይ ነኝ። እሺ እሺ እሺ፣ ችግር የለውም። ምን ወይ ገና ረመራችሁ ባ ሄሎ፣ አቤት አቤት፣ ሰላሙ እንዴት ነህ? ሰላም ነው?
አሎ፣ እግዚአብሔር ይመስገን። ደህና ናችሁ?
አለን አለን። ምን ነበር ጥያቄ?
ጥያቄ ጂአር ጌሙ የለም ስድስቱ ሻው እሺ ክሬት ተደርጎ ነበር አንድ ጌሙ እና አንድ ሾፑ ማለት ነው። እና እሱ ባክ ኦፊስ ዘር እንዲገባን ደግሞ ሌላም አንድ ሶስት ሾፕ ምናምን ፈልጌ ነበር እንደዚህ ምናምን ክሬት ስኩ ጃር የራሱ ነው ያለው ለብቻው ከካይሮን ጋር ስለማይገናኝ ኧረ እባክህ ኦኬ፣ ለብቻ ነው ያለው።
ለብቻ ነው። የሆነ ጊዜ ልከንልሃል መሰለኝ ሴፍ አድርገው።
ኦኬ ኦኬ ኦኬ ኦኬ ኦኬ፣ ልክ ነህ ልክ ነህ ልክ ነህ። ወይኔ በእናትህ ሳ- አላየሁትም ነበር ያው ገና አስታውሻለሁ። አዎ። እና ፓስወርድ ዩዘር ኔም ራሱ አለው ባክ ኦፊስ።
አሉ ተልኮላል። ዩዘርኔም ፓስወርድም ሊንኩ ተልኮላል። ቼክ አድርገውና በሱ ነው እሺ እሺ። አንድ ሺህ ሁለት ሾፕ ጃሪ ክሬት ይደረግልኝ። እሺ በቃ እንትኖች ሁላ ወደ ቁጥጥር ካሸር ነው ሞጅና የቦታ አዎ።
ማድረግ ይደገሩ ሌላክኝና ክሬት አድርገው ይልካል።
በቃ እሺ እሺ እሺ እሺ